ጤና ይስጥልኝ ቤት
forget password ብዬ text ኡን ሳስገባው እምቢ አለኝ። አልከፍት አለ ሞክረኸዋል እንዴ?
እህ
ደጋግመህ ሞክረኸዋል?
ምንም login ይላልና ፍት ነው የሚለው። በቃ ምንም ነገር አያመጣልኝ።
እህ login ብሎ በቃ ምንም አያመጣውም ነው የምልሽ። አብሮ login ብቻ ብሎ ነው ዝም የሚለው።
እኮ forget password ብለኸው ከዛ temporary password ይላክልሃል አላለህም?
እኮ ልኮልኛል እኮ። ከዛ በኋላ ሳስገባ አይከፍተውም ነው የምልሽ።
password ኡን ስታስገባ አይከፍተውም?
አ copy paste ደጋግመህ forget forget ብለሃል እንዴ?
ሁለቴ ነው ያልኩት። አይ ሁለቴ እሺ እንደዛ ከሆነ አንዴ አንዴ refresh አድርገውና አንድ ጊዜ እ?
ብቻ forget ብለህ refresh አድርገውና refresh አድርጎና እሺ አንድ ጊዜ ብቻ forget ብለህ መጨረሻ ላይ የተላከልህን ኮድ አስገባ። ስታስገባ ደግሞ copy paste አድርገው ኮፒ አትጻፍ፣ paste copy paste okay።
አድርገው። ምናልባት ይሄ O zero ምናምን የፊደል ልዩነት capital small letter ልዩነት ሊኖረው ስለሚችል copy paste አድርገው።
እኮ አሁን ድጋሚ forget በለው refresh refresh አድርገው አድርግ- ግን አዎ፣ እሺ፣ እና ጠብቀው እሺ።
እስኪልክልህ ደጋግመህ forget እንዳትለው።
እሺ እሺ፣ እሺ፣ መልካም ምሽት።
አመሰግናለሁ።
እሺ